ሴት በረበጃ ማዕከል እባክዎት መደርደር።
አሁን ከትንሽ ደቂቃ በፊት ደውዬ ነበር እና እሺ
ከ አዎ ሴፕቴምበር ዋን ላይ የ የምንድን ነው ስሙ የጅዳ ኤርላንስ ማለት ከአዲስ አበባ ጅዳ ከጅዳ አቡጃ ትራንዚት ማለት ነው እና ሀው መኒ አወር እንደምጠብቅ አላወቅኩም። ለዛ ለ- ማወቅ ፈልጌ ነው። ስንት ነው ኤርፖርት ስምጠብቀው ወደ አቡዳቢ ለመግባት?
እሺ የውሎት
እ ከበረራ በ- በፊት እዚህ ከሶስት ሰዓት በፊት መገኘት አለቦት። ከዛ በኋላ ደግሞ transit time ደግሞ ጅዳ ላይ ሁለት ሰዓት ከሀምሳ አምስት ይጠብቃሉ።
ስንት ስንት? ቆይ አይሰማኝም።
transit time ኡ ሁለት ሰዓት ከሀምሳ አምስት ነው። የበረራ ሰዓቱ አጠቃላይ ስምንት ሰዓት ከአስር ነው።